Hello Hello ጤነሽ አቤት ጤና ይስጥልኝ እናት።
እሺ ሰላም ዋልሽ?
እግዚአብሔር ይመስገን እንዴት አደርሽ?
እግዚአብሔር ይመስገን።
እንትን ልጠይቅሽ ነበረ የባ- የእንትን የትኬት የአሜሪካ ትኬት ዋጋ አዎ፣ ስልሳ ሰባት ሰማንያ ሰባት ብለው ይደውሉ። የአየር መንገድ ይሄ ፈልገው ምንድን ነው? እም፣ የአየር መንገድ ፈል- ስልሳ ሰባት ሰማንያ ሰባት ብለው ይደውሉ።
ይሄ ምንድን ነበረ?
ይሄ ራንክ ነው ናት ራንክ የቆዳ ኦኬ
አዎ፣ እሺ ናት